ሄሎ
ጤና ይስጥልን።
አብሮ ይስጥልን
ጤና ይስጥልን።
አብሮ ይስጥልን ይሰማል። ሄሎ
ጤና ይስጥልን።
አብሮ ይስጥልን አይሰማም እንዴ?
ምንድን ነው?
እ፣ እንደ እንትን ግማሽ እ፣ እስከ ዘጠኝ መቶ ሺህ ይቅርታ አባት ድምጾት አይሰማም። በጣም ይቅርታ። ወይ መልሰ ይደውሉሉ ወይ ደግሞ ድምጾትን ከፍ ያድርጉልን።
እስከ ዘጠኝ መቶ ሺህ ነበረኝ እ፣ በባንክ አዝዤ እንትን ስልኮት እየተሰማኝ አይደለም አባት ይቅርታ በጣም
እሺ ልደውልልሽ ቆይ መልሽ